ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ከተመሰረተበት ጊዜ አንስቶ ትግሉን፣ ሰቆቃውንና መሥዋዕትነቱን የሚገልጹ የተለያዩ መጽሐፍትን በከመጽሐፍት ዓለም ፕሮግራማችን አቅርበናል። ቀደም ብለን ያልታደለው ትውልድ፣ የደርግ የእስራት ዘመን፣ ምርኮኛ፣ አንድ ትውልድ ለመምሰር ቀዩ ሽብር፣ በኢትዮጵያ ኢህአፓና ስፖርት፣ የሶሻሊስቱ ጠንቋይ ጉዳይ መጽሐፍትን ማቅረባችን ይታወሳል። በዛሬ ዝግጅታችን በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከእኛ ልጆች ጋር ክፍል አንድ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ጊዜ ማራቶኑ ጊዜ አዲስ መሳዩ በሰው ያላግጣል። በሰኞ ማክሰኞ በአንድና በሁለት እየተጠቀሰ ይከንፋል፣ ይነዳል። ዝናቡን ካልጣለ ገላን ካላራሰ ነፋስ ሕይወት ሊሰጥ በአግባብ ካልነፈሰ ፀሐይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ልዩ የሚያደርጋቸው ምንም ነገር የለም። ትናንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንዲያው በጭፍኑ በጊዜ ማመኑ ከንቱ ጉንባ ጠጣ እምባን ያልቋጠረ ደረቅ ዓይን ያሳጣ። እናም ጊዜ ያልፋል እስኪያልፍም ያልፋል። ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው ዓመታት ወቅት ተኝተው ተቆጥረው በልኩ ወዝ አልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ወተስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚም ተቀማጭም እኩል ሰው ተብሎ ይታለፋል ሕይወት በአእምሮ ተመርቅኖ በተስፋ ታሎ ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትናንትና ሄዶ ዛሬም ተሰናብቶ በነገ ማንጋጠት አዲስ ተስፋ አምጥቶ ኩነኔን ለዛሬ ወቀታን ለአምና ሸልሞና ትቶ እንዲህ ነው ነገሩ ሁሉንም በወቅቱ ካላሰማመሩ ጤናና ሰላምን ቀድመው ካላበጁ ዘመን ኃላፊ ነው በምርት ሲያንጎላጁ። ለዚች ምስኪን ዓለም ለዚህ ብኩን ሕይወት መላ ካላበጁ ስራንም ትግልንም ባንድ ካላቀናጁ ይቆጨዋል በኋላ በገላ ሳረጁ። ገዳይን ከጫንቃ በንኮኳ አስቀምጦ ለመግደል መጓጓት የሚያምኑት ስካር በከንፈር እየሳሙ በጣት ማዋጨር ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ለአጠቃላይ ገላ ከራስ እስከ ጸጉር አንዱን ሳይዘለል እስከ እግር ጥፍር ጊዜ ማራቶኑን ሳያቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኖር መካደን በምርጫ
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለእኛ ልጆችና ለውድ እናቴ ለወይዘሮ ተዘራ ወርቅ ደምሴ መግቢያ ከትንሣኤ ጋር የረጅም ዓመት የልብ ጓደኞች ነን። ጓደኝነታችን የጀመረው በአንድ የትምህርት ተቋም ውስጥ መምህራን ሆነን ነው። ትንሣኤ የሚነገር ብቻ ሳይሆን የሚጻፍም ታሪክ አለው። እሱ ግን ማውራቱንም አይፈልግም። እኛ ጓደኞቹ እንኳ ጫፍ ጫፉን እንጂ ዝርዝር ታሪኩን አናውቅም። አንድ ቀን እሱ በሌለበት ሶስት ጓደኞቹ ሆነን ታሪኩን ለመጻፍ ቆርጠን ተነሳን። እምቢ ቢል እንኳ እኛም እምቢ ልንለው ወሰን። እኔ ተወክዬ ስለነበር እቤቱ ሄጄ አገኘሁት። ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ ወደ ጉዳዩ ገባው። አንተ እኮ የሚነገር ብቻ ሳይሆን የሚጻፍም ታሪክ አለ። ለምን ቢያንስ ለኛ እንኳ አትነግረንም? ታሪክ ከብዙዎቹ ጋር ቢመሳሰልም አንተ ያለፍክበት የህይወት ውጣ ውረድ በራሱ የተለየ ነው። ዝርዝሩን ሰዎች ማወቅ አለባቸው። ትምህርትም ይሆናል፣ ለታሪክም አስተዋጽኦ ማድረግ ነው አልኩት። እናንተ እንደማን ናችሁ? አለኝ። ሶስቱ ጓደኞችህ፣ የሥራ ክፍፍልም አድርገናል። ቃለ መጠይቁን እኔ፣ ወደ ጽሑፍ የሚቀይረው ግርምሽ፣ የኮምፒውተሩን ጣጣ ደግሞ ኢምቤክስ እንዲወስድ ተስማምተናል ስለው ከት ብሎ ሳቀ። ለነገሩ መሳቅ ልማዱ ነው። በሌለውበት ተፈርዶብኛላ እሺ አምባሳደር፣ ሹመት ያዳብር። ለማንኛውም የድሮ ታሪኬን መናገር ብዙም አልፈልግም። መደበቅ ስለፈለኩ ግን አይደለም፣ የምኮራበት እንጂ የማፍርበት ነገር ስለሌለ አልደብቅም። መናገር አለመፈለግና መደበቅ ይለያያሉ። ደግሞ ፍልስፍና ጀመርክ አልኩት። አንተ ራስህን የምትፈላሰፈው ሰው አታናግር። ቃለ መጠይቁን ሳትጀምር አትፈላሰፍ እያልክ ትሳደባለህ። ዝርዝር ስንገባ ምን እንደምትለኝ እግዚአብሔር ይወቀው አለኝና እሱም ስቆ እኔንም ማሳቀኝ። ከጉዳያችን ጋር በተያያዘ ብዙ ብዙ አወራን። በመጨረሻም የሚያስደስተን ከሆነ ከልጅነቱ ጀምሮ ያለውን ትውስታ፣ የትምህርት ቤቱንና የወጣትነት ሕይወቱ ምን ይመስል እንደነበር ሊያጫውተኝ ቃል ገባልኝ። በደስታ ጮቤ ረገጥኩ። የለመድነውን ሰዲ ሰዲ ነው የምንለው ቢራ ለመጠጣትም ተያይዘን ወጣን። ትንሣኤ ትረካውን የጀመረልኝ ከወራት በኋላ ነው። ያዘገየሁት ራሴው ነኝ። እሱም ሆነ እኔ ወጣት በነበርንበት ጊዜ ስለነበረው የ social የኢኮኖሚና የፖለቲካ ትኩሳት በደንብ የማስታውስ አልመስልህ አለኝ። ያነበብኳቸው መጽሐፍትም ቆየት ብለዋል። ስለዚህ ያላነበብኩትን ለማንበብ የተወሰነ ጊዜ አስፈለገኝ። የቤት ስራዬን ከጨረስኩ በኋላ ከትንሣኤ ጋር በተመቸን ቀን ስለዚህ ጉዳይ ብቻ እየተገናኘን ለስድስት ወራት ያህል ተረከልኝ። ታሪኩን በመጽሐፍ መልክ ለማስተካከል ደግሞ ሌላ ስድስት ወር አካባቢ የፈጀ ይመስለኛል። ትንሣኤና ጓደኞቹ ያሳለፉት አስገራሚና አሳዛኝ የህይወት ውጣ ውረድ እነሆ። ፋሲካ መለሰ። ምዕራፍ አንድ ከጎጃም በቅኔና በድጓ በቀጠሯችን መሰረት ከትንሣኤ ጋር ከምሳ በፊት ተገናኘን። ምሳችንን በልተን ቡናችንን ከጠጣን በኋላ ወደ ጉዳያችን ገባን። የመምህርነት ቆቤን አውልቄ እንደ ጋዜጠኛ ልሆን ግድ ነበር። ለዚሁ ጉዳይ የገዛሁትን ላያያዝ የሚመች አንድ የድምፅ መቅረጫ ከፈትኩና የመጀመሪያውን ጥያቄን ጀመርኩ። እስቲ ካንተ ጋር ከመተዋወቃችን በፊት ጥቂት ዓመት ቀደም ብሎ ታስረህ እንደተፈታህ ያለውን ታሪክህን ንገረኝና ወደ ልጅነትህ ገብተን እንቀጥላለን አልኩት። ለሁለተኛ ጊዜ ታስሬ ከተፈታሁ በኋላ ዩኒቨርሲቲ ብመዘገብም ከሀገር መጥፋት ፈልጌያለሁ። ያላሰብኩትን ነው ያሰብኩት። ዋናው ምክንያት በተፈታሁ በሁለተኛው ወር እስር ቤት ትቻቸው የወጣሁት ልጆች ላይ የተፈጸመው ግድያ ተስፋ አስቆርጦኝ ነው። ዝርዝሩን በኋላ እናገራለሁ። ታዲያ ይህንኑ የመኮብለል ነገር እስኪሳካ ድረስ ስራ እንዳልፈታ በማለት ወህኒ ቤት ሆኜ በተማርኩት የመለስተኛ ሂሳብ ትምህርት ሕዝብ ማመላለሻ ድርጅት በኮንትራት ተቀጠርኩ። ቅዳሜና እሁድን ጨምሮ ከስራ ስወጣ በጅቡቲ በኩል የሚያስወጡ ደላሎችን በሚስጥር ማፈላለጌን ቀጠልኩ። ዝርዝሩ ብዙ ነው። ነገር ስለሚበዛ እዛ ውስጥ አልገባም። ለማንኛውም የፈለግኩትን አስኮብ ላይ ሳላገኝ ጥቂት ወራት አለፉ። በመጨረሻም ያለ ሰው እርዳታ መሄድ እንደማልችል ስለተረዳው ነጋዴው ወንድሜን ሰለሞንን አማከርኩት። ከልብ መፈለጌንና ወደ ኋላ እንደማልል ሲረዳ በሐሳቤ ተስማማ። ከጥቂት ጊዜ በኋላም ከሀገር የሚያስወጣኝን ሰው አገኘልኝ። የሚያስፈልገውንም ገንዘብ እንደሚሸፍንልኝ ነገረኝ። በወቅቱ ምቹ የነበረው መንገድ የጅቡቲው ነው። የተገኘው አስኮብላይ ደላላ መርካቶ አካባቢ የማይጠፋ የድሬዳዋ ሰው ነበር። ሁሉም ጥርሱ ተነቃይ የሆነ artificial ሲሆን ሸምገል ያለ ሰው ነው። ከወንድሜ ጋር ጥሩ ግንኙነት ስለነበረው ውሉ የተፈጸመው በእምነት ነበር ማለት ይቻላል። ቀብድ የሰጠነው አንድ ሺህ ብር ነበር። ጅቡቲ መግባቴ ከተረጋገጠ በኋላ ቀሪውን ብር አሁን ረስቼዋለሁ እንደሚሰጠው ተዋዋል። ደላላው ቀድሞኝ ድሬዳዋ ሄዶ ስለነበር ከጥቂት ቀን በኋላ እኔም ተከተልኩት። በቀጠሯችን መሰረትም የሚገኝበት ሆቴል ሄጄ ያገኘሁት። በሚቀጥለው ቀን ጅቡቲ ከሚወስዱኝ የሶማሌ ቋንቋ ተናጋሪ የኮንትሮባንድ ነጋዴዎች ጋር አስተዋወቀኝ። ያኔ ከኮንትሮባንድ ነጋዴዎች ጋር ነው መጥፋት የሚቻለው። የሚያስፈልገኝን ዕቃ ከገዛው በኋላ በሁለተኛው ቀን ይመስለኛል ጉዞ ጀመርን። ያደረኩት ሸበጥና ሽርጥ ከቅጥነቴ ጋር ወጣት ሶማሌ ያስመሰለኝ። በጠቅላላው ወደ አስር የምንሆን ተጓዦች ነበርን። እንደኔው ብር ከፍለው የሚሰደዱ ሌሎች ሁለት ወንድ ወጣት ልጆች ነበሩ። ቀሪዎቹ የኮንትሮባንድ ነጋዴዎች ይመስሉኛል። በርካታ ግመል አጅበን ረጅሙንና የግመል መንገድ የሚባለውን አቅጣጫ ተከትለን መጓዝ ጀመርን። ከሌሊቱ አምስት ሰዓት አካባቢ ሰፊውን በረሃማ መንገድ ተያያዝ ነው። እግሬ ላይ የመላላጥ ነገር ቢኖርም ድካም አልተሰማኝም። አብረውኝ የሚሰደዱትን ሁለት ልጆች ለማዋራት ልቤ አልፈቀደም። ትንሽ ራቅ ብዬ ነበር ከኋላቸው የምሄደው። እኩለ ሌሊት ከመድረሱ በፊት ሰላሳ ደቂቃ አካባቢ አርፈን እንደገና ጉዞ ጀመር። በዚያ ጭው ባለ በረሃ ጨረቃ ፍንትው ብላ መውጣት ሲገባት አልፎ አልፎ ሰማዩ ላይ የሚንሳፈፍ የጉምባዘቶ ይሸፍናት ነበር። እንደዛ አይነት የበረሃ ጉዞ አድርጌ ስለማላውቅ ተፈጥሮን በዚያ መልኳ አላውቃትም ነበር። ለካ የበረሃና የጨረቃ ውህደት ውበትን ይፈጥራል። የስደት ስሜት ባይጫነኝ ኖሮ ፍጹም አስደሳች ጉዞ ይሆንልኝ ነበር። እኔ የማስበው ግን ጅቡቲ ምን ልትመስል እንደምትችልና እንዴት አድርጌ ከዚያ እንደምወጣ ነበር። ያንኑ እያሰብኩ እያለ በድንገት የጥይት ሩምታ የበረሃውን ጸጥታ ሰበረው። የተኮላተፈ አማርኛ መሬት ላይ እንድንተኛ ሶማሌዎቹ አዘዙን። በደረታችን ተኝተን እንደ ፍልፈል አሸዋውን እየቆፈርን ወደ ውስጥ ለመግባት ሞከርን። ጥይቱ የሚተኮሰው ከኛ ብዙም በማይርቅ አካባቢ ነበር። ከድምፁና ከብልጭታው እንደተረዳ ነው በተቃራኒ አቅጣጫ ባሉ ወገኖች መካከል የሚደረግ የተኩስ ልውውጥ ነበር። ተኩሱ እየባሰበት ሲሄድና ወደኛም አካባቢ መጠጋት ሲጀምር ተነስተን ወደ ቀኝ አቅጣጫ እንድንሮጥ ሌላ ትዕዛዝ በሶማሌዎቹ ተሰጠን። ከተኛንበት ተነስተን ሩጫችንን አስነካ ነው። ተሰባስበን የነበርነው ተጓዦች ቀስ በቀስ በትንትናችን ወጣ። አንዳንድ ጥይቶች ወደኛ አካባቢ ሲተኮሱ ሩጫችን የመራቅ ብቻ ሳይሆን የነፍስ ማዳን አይነት ሆነ። እያረፍን እየሮጥ ለሰዓታት ተጓዝን። በአጋጣሚ ጨዋታ እንኳ ነፍጊያቸው ከነበሩት ሁለት ስደተኞች መሃል ከአንዱ ጋር አጠገብ ላጠገብ ነበርን። ሶማሌዎቹ ከግመሎቻቸው ጋር መለያየት ስላልፈለጉ ብዙም ርቀው አልሄዱም። እኛ ግን ዕዳ ስለሌለብን ሩጫችን አልተገታም። ትንሽ ቆይቶ ቀሪው ሰውና ግመሎቹ የት እንደገቡ ሳናውቅ ከዓይናችን ተሰወሩ። ከልጁ ጋር በእድሜ እኩዮች እንሆናለን። አይዞ በርታ እየተባባልን ወደፊት ገሰገስ። ቀስ በቀስ የጥይቶቹ ድምፅ እየቀነሰና እየራቀን ሲመጣ ሩጫችንን ትተን አሸዋ ላይ ተዘረርን። ትንፋሻችን መለስ ሲል ከወደቅንበት ተነስተን አካባቢውን ማማተር ጀመርን። አቅጣጫችን ወዴት እንደሆነ ብዙ ባይጠፋንም ጅቡቲ ለመድረስ ያቋርጣል ብለን የገመትነው መንገድ የተበታተንበት አካባቢ ስለሆነ አልመረጥነውም። ስለዚህ ወደ ቀኝ አስፍተን መጓዝ ጀመርን። ለሰዓታት እግራችንን እየጎተትን ተጓዝ። ድንገት ከምንጓዝበት በስተቀኝ አቅጣጫ የብርሃን ጭላንጭል ከሩቅ አየን። ወደ ጅቡቲ ድንበር ሊያደርስ የሚችል አካባቢ ሊሆን ይችላል ብለን ገመት። ድካማችን ሁሉ ጠፋ። ፍጥነታችንን ጨምረን ወደዚያው ተጓዝ። ለሰዓታት ከተጓዝን በኋላ መብራት የመሰለን ነገር ጠፋብን። ተስፋ ሳንቆርጥ አሁንም ተጓዝ። አንድ መለስተኛ ኮረብታ ስናገኝ በሩጫ አናቱ ላይ ወጣን። ቁልቁል ስንመለከት ከማዶ ጭልጭል የሚል ብርሃን አየን። ቀደም ብለን ያየነው ይሆናል በሚል በደስታ ፈነደቅ። ጅቡቲ እንደማይሆን ብናምንም ጠጋ ያለች የኢትዮጵያ ትንሽ ከተማ ሳትሆን አትቀርም በማለት ከሩጫ ባልተናነሰ እርምጃ ወደዚያው አቀናን። ያየነው ብርሃን ቅርብ አልነበረም። ከአንድ ሰዓት በላይ ተጉዘን ቦታው ላይ ስንደርስ ሌሊቱ ተጋምሶ ሊነጋጋ ነው። ያየናቸው መብራቶችም አንድ ሁለት ቦታ ብቻ ጭልጭል የሚሉ ናቸው። እየተቃረም ስንሄድ ሁለት ኦሮምኛ የሚያወሩ ሰዎች በአጠገባችን አለፉ። ትንሽ እንደሄድን ደግሞ እናትና ልጅ አጋጠሙን። ኢትዮጵያውያን ናቸው። የደረስነው የጅቡቲ አቅራቢያ ከተማ ሳይሆን ከሁለት ሰዓት ያላነሰ ከድሬዳዋ ርቃ የምትገኝ የገጠር መንደር ነበረች። ለካስ ኮረብታው ከተነሳንበት በተቃራኒው አቅጣጫ ነበር። ወደ ኋላ በጣም ባንመለስም ባለንበት ነበር የምንሽከረከረው። የብርሃን ምልክት ስናይ እንደገና ወደ ቀኝ እያደላን መሄዳችንን አላጤነውም። እንደዛን ቀን ተስፋ የቆረጥኩበት ቀን አልነበረም። ለወራት አስቤበት የነበረው ህልሜ ብን ብሎ ሲጠፋ ርር ድብን አደረገኝ። በሚገርምና በሚያሳዝንም ሁኔታ ሳይሳካ ቀረ። ወደ ሰማይ ቀና ብዬ አየሁ። መልስ የሚሰጠኝ ጠፋ። አብረን ስንሮጥ ከነበረ ልጅ ጋር ተኳረፍን ማለት ይቀላል። ምንም ሳንነጋገር አንድ ሙትት ያለች ሱቅ አስከፍተን ብስኩት ገዝተን እየበላን መንገዳችንን ቀጠል። ሰላሳ ደቂቃ አይወስድም ያልነው መንገድ ሁለት ሰዓት ወስዶብን ድሬዳዋ ገባን። ልጁን ተሰናብቼ በድካም የዛለውን እግሬን እየጎተት ደላላውን ፍለጋ ሄድኩ። ቀድሞ ያገኘሁት ቦታ ላገኘው አልቻልኩም። የጥይቱን ተኩስ መንስኤ ማንንም ሳልጠይቅ ከጨዋታ ወዳጁ ከድሬዳዋ ሕዝብ ሰማው። ዜናው ከተማው ውስጥ ቀደም ብሎ ተናፍሷል። ተኩስ የተካሄደው ከጅቡቲ የኮንትሮባንድ ዕቃ ጭነው ከሚመጡ ነጋዴዎችና እነሱን በሚያድኑ ወታደሮች መሃል ነበር። የሞተ ሰው ባይኖርም የተወሰነ ዕቃ በመንግስት እጅ እንደገባ ሰማሁ። እኛ ጣብቂያ ውስጥ የገባነው በሁለቱ መሃል በተደረገው ጦርነት ውስጥ ነበር። ረፋዱ ላይ ተመልሼ እዚያ ሆቴል ሲሄድ ደላላው artificial ጥርሱን ከድዱ ላይ ነቅሎ ሲያጥብ አገኘሁት። ቀና ብሎ አየኝና ምንም እንዳልተፈጠረ ጥርሱን ማጠብ ቀጠለ። ሁኔታው ገረመኝ። እኔን ሲያይ ደንግጦ ምን ሆንክ ይለኛል ብዬ ነበር። እሱ ግን በሙሉ አይኑ እንኳ አላየኝም። እየገረመኝ የሆቴሉ በረንዳ ላይ ሆኜ ሲጋራዬን ማቡነን ጀመርኩ። በጣም ቆይቶ መጥቶ አጠገቤ ተቀመጠ። ዞር ብዬም አላየሁት። ሴቶች ቀሚሳቸውን እንደሚያደርጉት ሽርጤን ወደ ጭኔ እየጎሰጎስኩ ዝም አልኩት። አይዞህ ተናደድክ እንዴ? አለኝ። ልማድ ነው። ወታደርና ኮንትሮባንድ ነጋዴ ግጭት ነው። ብዙ ብዙ ጊዜ ወላሂ ትንሽ ቅልጥፍና ይጎልሃል። በዛው ጅቡቲ አትሄድም ነበር? ሁለት ሶስት የሞካሪ ሰዎች ብዙ ብዙ ልጆች አሉ። አሁን አንድ ሺህ ብሯ ቀለጠች። ወንድምህ ጋር ሂድና ሌላ አንድ ሺህ ብር ይዘህ ና አለኝ በተኮላተፈ አማርኛ። ስለ አንድ ሺህ ብሩ መቅለጥና ሌላ አንድ ሺህ ብር ለመውሰድ መፈለጉ ከምችለው በላይ ያበሳጨኝ። እንዴት እንደተረፍኩ እንዴትስ ወደ ድሬዳዋ እንደተመለስኩ መጠየቅ ሲገባው ሌላ ብር ለመብላት ያልማል። አቤት አቤት እንደጠላሁት በዚያ እድሜ በጣም ጨካኝ ሰዎችን አይቻለሁ። ርኅሩህና ደግነት የማይሰለቻቸው ሰዎችም ጋር ኖሬያለሁ። እንዲህ አይነት የገንዘብ ፍቅርና ርኅራኄ አልባ ሰብዕና ያለው ሰው ግን አይቼ አላውቅም። አጠገቤ ቁጭ ብሎ ትንሽ እንደቆየ ሲጋራ ስጠኝ አለኝ። አንድም ቃል ሳልናገር ከተቀመጥኩበት ተነስቼ ጥየው ሄድኩ። ሁኔታዬ ገርሞት አንተ ምን ሆንክ እያለ ሲጠራኝ ዞር ብዬም አላየሁት። ምናልባት ተከትሎኝ ቢመጣ artificial ጥርሱን አውልቄ እወስድበት ነበር። ሺህ ብሬን ካልመለሰ አልሰጠውም ነበር። ርቄ ሄጄ አልቤርጎ ተከራየሁ። ልብሴን ቀየርኩ። በወቅቱ ከፍተኛ የሆነ የሕዝብ ትራንስፖርት እጥረት ነበር። አዲስ አበባ የትራንስፖርት ቢሮ የሚሰራው የአክስቴ ልጅ ሞገስ ትዝ አለኝ። ስልክ ቤት ሄጄ ደወልኩለትና እዛው እንደቆምኩ ለጓደኞቼ ደውሎልኝ ቲኬቱን ገዛውና በማግስቱ አገሬ አዱገነት ገባው። መጥፋቴን ማንም ወርቁ ከሚባለው ጓደኛዬ ውጭ አያውቅም። ለእናቴ ግን በደፈናው ድሬዳዋ ደርሼ እመጣለሁ ብያት ነው የወጣሁት። የጅቡቲ ጉዳይ ከተሰናከለ በኋላ ሌላ ሙከራ ለማድረግ ማሰላሰል ጀመርኩ። በወቅቱ ሶሻሊስት አገሮች ለኢትዮጵያውያን ተማሪዎች የትምህርት ዕድል ይሰጡ ነበር። ሁሉንም አሟልቼ ከጨረስኩ በኋላ በምኖርበት ቀበሌ የወጣቶች ማህበር የሚሞላው ፎርም ተሰጠኝ። ቀበሌ ስሄድ በበነጋታው እንድመለስ ተነግሮኝ ሊቀመንበሩ ፎርሙን ሳይሆን ደብዳቤ አዘጋጅቶ ሰጠኝ። ደብዳቤው ባጭሩ የሚለው ትንሣኤ በወጣት ማህበሩ ያልተመዘገበ ስለሆነ የተሰጠውን ፎርም መሙላት ያልቻልን መሆኑን እንገልጻለን ነው። ሰውየው ፎርሙን አልሞላም ማለት ሲችል ለምን ይህን ደብዳቤ ለመጻፍ እንደፈለገ አልገባኝም። ምናልባት የታሰርኩበትን ምክንያት ኮሚሽኑ ሹክ ለማለት ፈልጎ መሰለኝ። አላውቅም እንጂ ባለስልጣኑ ታስሬ መፈታቴ ስኮላርሺፕ እንደማይከለክለኝ በግልጽ ነግሮኛል። የሚገርመው ወጣት ማህበር አልተመዘገበም ያለው ውሸቱን ነበር። ከዓመታት በፊት የወጣት ማህበሩን ከመሰረቱት ሰዎች መሃል አንዱ ሲሆን የመጀመሪያው ሊቀመንበርም እኔ ነበርኩ። እንዴት እንደሆነ በኋላ አገልጻለሁ። ለማንኛውም እኔ ወንበር ላይ ተቀምጦ የማህበሩ አባል መሆንህን አላውቅም ብሎ ደብዳቤ ጽፎ ሰጠኝ። በጣም የገረመኝ ደብዳቤው ስር የተጻፈው መፈክር ነበር። ህዝባዊት ዴሞክራሲያዊት ኢትዮጵያን እንመሰርታለን፣ የፈረደባት ዴሞክራሲያዊ አገር። ወደ ስኮላርሺፑ ጽሕፈት ቤት ተመልሼ አልሄድኩም። ምን እሱ ብቻ። ከዚያን ቀን ጀምሬ በምንም አይነት ሁኔታ ኢትዮጵያን ለቅቄ እንደማልወጣ ለራሴ ቃል ገባሁ። በዚህ ምክንያት ዲቪ እንኳን ለራሴ ለሰውም ሞልቼም አላውቅ። ያው እንደ ዝንጀሮዋ ተረት ሊሆን ይችላል። ዛፍ ላይ የበሰለ ፍሬ ለመብላት ዘላ ዘላ መያዝ ሲያቅታት እንዲያውም ጥሬ ነው ብላ እንዳለችው ሊሆን ይችላል። ከዚያ በኋላ በሚቀጥለው ዓመት ትምህርት ቤት ገባሁ። በኋላም ተመረቅኩ። እንኳን ደስ ያለህ ሊሉኝ ከመጡት መሃል ወዳጄና የሰፈሬ ሰው እትዬ ተዋቡ ነበሩ። እትዬ ተዋቡ ቀጭን ናቸው። ነጠላቸውን በአግባቡ አጣፍተው ለብሰዋል። ጠረጴዛ ላይ ጠላ የያዘ ጠርሙስ ይታያል። የምረቃው ዝግጅት ተጠናቆ እትዬ ከቤት ሲወጡ መመረቅህን ላልሰሙት ወዳጆችህም ጠላቶችህም እነግራቸዋለሁ አሉኝ። በወቅቱ ምን ለማለት እንደፈለጉ ብዙም አልገባኝም። ለካስ በቀጥታ የሄዱት የወጣት ሊቀመንበሩ ጋር ነበር። እንዴት ዋልክ ጓደ ግርማ? እንኳን ደስ ያለህ አሉት። እንዴት ዋሉ? ምን ተገኘ? ትንሣኤ እኮ ተመረቀ። እውነት እንዴት ደስ ይላል! ጎሽ ጎሽ፣ ለመሆኑ ከየትና በምንድን ነው የተመረቀው? ምን አሉትና ከት ብለው ስቀው ከጎጃም ከጎጃም ነው የተመረቀው በቅኔና በድጓ ብለው እንደገና እየሳቁ ጥለውት ሄዱ። ምዕራፍ ሁለት ብላቴናው እስኪ ከልጅነት ጀምርልኝ ስለው ስለ ልጅነቴ ድሮ ነግሬህ የለ እንዴ? ለምን ዝም ብለህ ታደክመኛለህ? ታሪኬን ልሸጠው ነው እንዴ? በማለት ከቀላለደ በኋላ እትብቱ የት እንደተቀበረ ጀምሮ ያለውን ግለ ታሪኩን ባጭሩ እንደሚከተለው አጫወተኝ። የተወለድኩት አዲስ አበባ ፒያሳ አካባቢ ነው። እትብቴም የተቀበረው ቸርችል ጎዳና ወደ ካቴድራል ትምህርት ቤት የሚወስደው የትራፊክ መብራት ጋ ነው። ከባንኮ ዲሮማ ፎቅ እስከ ሞካ ሐረር ካፌ፣ ከላይ ደግሞ አሮጌው ፖስታ ቤት መታጠፊያ ድረስ ያለው ሰፊ አስፋልት ላይ የነበረ ትልቅ ግቢ ውስጥ ነው የተወለድኩት። ያ ግቢ እናቴን ያሳደጓት ያክስቷ የወይዘሮ ተሰሚያለሽና የባለቤታቸው የደጃዝማች ደምሴ ነው። ስለዚህ የኔም ወላጆች መኖሪያ ቤት እዚያው ግቢ ውስጥ ነበር። ለምንድን ነው ትንሣኤ ብለው ስም ያወጡልህ? የፋሲካ ዕለት ስለተወለድኩ ነዋ። ያውም በዘጠኝ ሰዓት ክርስቶስ ሞትን አሸንፎና መቃብር ፈንቅሎ ሲነሳ እንደ ክርስቶስ ሳይሆን እንደ ሰው እንዴት መቃብር ፈንቅዬ እንደወጣው በኋላ እነግርሃለሁ። እሺ፣ ሌላ ወሬ አታውራ። አካባቢው ያን ጊዜ ምን እንደሚመስል ንገረኝ። ምን ነው ችግር አለ? የተወለድኩበት ቀን ቀናት ፊቴ ጫረብህ መሰለኝ። ከዚያው ግቢ አስፋልቱን ተሻግሮ ደጃዝማች ክፍሌ እርገቱ የሚባሉ የጃንሆይ ከፍተኛ ባለስልጣን ግቢ ነበር። እነዚያ ሁለቱ ባለ ግርማ ሞገስ ግቢዎች የአካባቢው ልዩ መለያዎች ነበሩ። ኋላ ላይ እነዚህ ሁለት ቤቶችና ሌሎችም እስከ አጼ ቴዎድሮስ መታሰቢያ ሐውልት ድረስ ያሉት ፈርሰው ነው ሰፊው አስፋልት የተሰራው። አግድሙሽ ያለው የካቴድራል አስፋልት መንገድ አሁን እናት ሕንጻ ከሚባለው ፎቅ ጀምረ እስከ ሶማሌ ተራ አደባባይ ድረስ ያለው ዋናው ጎዳና ነው። ግራና ቀኝ ያሉት ቤቶች በሙሉ በጥርብ ድንጋይ የተሰሩ መኖሪያዎችና ሱቆች ነበሩ። አካባቢው ከሞላ ጎደል ጸጥ ያለና በወቅቱ ላይን የሚስብ ነበር። አሁን ድረስ ያለው ሞካ ሐረር ካፌ አጠገብ ካዛሌ የሚባል ዳቦ ቤት ነበር። እነ ሸዋ ዳቦ ሳይከፈቱ በፊት አዲስ አበባ ከተማ ውስጥ ያለው ዳቦ ቤት እሱ ነበር። በአምስት ሳንቲም ሁለት ጥምዝ ዳቦ ከሚሸጠው በተጨማሪ በቅርጽም በክብደትም የተለያዩ የዳቦ አይነቶች ይሸጡበት ነበር። በዚያ የካቴድራል መንገድ ውሽልሽል ቤቶች አልነበሩም። በነገራችን ላይ ይሄ የምትለው አስፋልት ያን ጊዜ መኖሪያ ከሆነ ወደ ፒያሳ የሚያወጣው የትኛው መንገድ ነው? ፒያሳ ለመሄድ በሰይጣን ቤት አድርገህ በአንበሳ ፋርማሲ በኩል ነው የምታልፈው። ከዚያ አሁንም ያሉት ሶስቱ አማራጭ መንገዶች አሉ። በቀጥታ በማህሙድ ሙዚቃ ቤት የምታደርስህ አስፋልት አንደኛዋ ናት። ሁለተኛዋ ደግሞ ከባንኮ ዲ ሮማ ፎቅ አጠገብ ያለችው ጠባብ የአስፋልት መንገድ ነች። ሶስተኛዋ አሁን እናት ፎቅ የሚባለው መታጠፊያ ጋር ያለችው መንገድ ነች። እነዚህ ሶስት መንገዶች ናቸው መሃል ፒያሳ የሚያደርሱት። በእነዚያ መንገዶች ግራና ቀኝ ያሉት ቤቶች አብዛኞቹ የህንዶች መኖሪያ ነበሩ። በሶስቱም አቅጣጫ የሚገኙት የእንጨት ፎቅ ቤቶች መቼ እንደተሰሩ ባላውቅም በወቅቱ በጣም የሚያምሩ የመኖሪያ ቤቶች ነበሩ። እስካሁን ድረስ አካባቢው አልተቀየረም። ይህ አካባቢ ባለበት ሁኔታ ቢታደስ ቤቶቹና አካባቢው ለቅርስነት የሚያንሱ አይመስለኝም። ልክ ነህ። እሺ፣ የፒያሳው አራዳ ቀጥል። በነገራችን ላይ መረጃ አምጣ እንዳትለኝ እንጂ የፒያሳ መሃል የሚባለው ይኸው የባንኮ ዲሮማ አካባቢ ነበር። መረጃ ከሌለህ እዚህ ላይ ታቆማለህ። ማስረጃ ያለህን ብቻ ንገረኝ ስለው በሳቅ ፈረሰ። እኔስ ስለ ፒያሳ ላስኮመኩምህ ነበር። በል ይብቃኝ፣ ስለ ወላጆቼ ልንገርህ ብሎ ጨዋታውን ቀጠለ። የአባቴ ታሪክ አንድ ጥሩ መጽሐፍ ይወጣዋል ብዬ የለ አንዳንዴ ስለሱ ጻፍ ጻፍ ይለኛል። የሚገርም ሰው ነው። የመጀመሪያው ትዳሩ ከእናቴ ጋር ነበር። ሶስት ወልዷል። ሆኖም ከዚያ በፊት ወጣት እያለ የወለደው አንድ ልጅ ነበረው። ከእናቴ ጋር ከተለያዩ በኋላም ልጆች ወልዷል። በአጠቃላይ አንድ ደርዘን ልጆች አሉት። ከአንዷ እህታችን በስተቀር ሁላችንም በሕይወት አለን። አባቴ እንዳሁን ልጆች በጣም ፈጣን ነው። ለምሳሌ የሚኖርበት ቤት ካልተስማማው የራሱን ቤት ቢሆን ለመቀየር አያቅማማም። መጀመሪያ ቸርችል ጎዳና ፒያሳ ነበር። በኋላ የመርካቶ ኳስ ሜዳ፣ ቀጥሎ አሁን አፍሪካ ህብረት ጽሕፈት ቤት ከሚገኝበት አካባቢ፣ ቆይቶ ጎፋ ሰፈር ሁሉ ኖረናል። ከአማርኛ በተጨማሪ ትግርኛ፣ ጣሊያንኛና አረብኛ ይችላል። እንዲያውም ጉራግኛና ኦሮምኛም እየተንገዳገደ ይናገር ነበር። እንስሳትም ይወድ ነበር። በአንድ ወቅት ጦጣ፣ ኤሊና ጅግራ ግቢያችን ውስጥ ነበር። ለማርባት ግን አልነበረም። ተንከባከብ እያለ አሳሬን ያሳየኝ ነበር። መተዳደሪያውም የተለያየ ነበር። ስራ ካልተስማማው ካላዋጣው ቶሎ ይቀይራል። የተግባረ እድ ሙያ ስለተማረ በኤሌክትሪክ፣ በስልክ፣ በመኪና ጥገና፣ በቧንቧና በእንጨት ስራ በሚገባ የተካነ ነበር። መጀመሪያ ማዘጋጃ ቤት ተቀጥሮ የመንግስት ሰራተኛ ነበር። በኋላም አሮኬ መኪና ገዝቶ እየጠገነ አትርፎ ይሸጥ ነበር። ግሮሰሪም ነበረው። ከክፍለ ሀገር ከሰል በብዛት እያስመጣ አከፋፋይም ነበር። ከአብዮቱ በፊት በእርሻ መስክ ኢንቨስተር ሆነ። አብዮት ሲመጣ ጋሻ መሬቱን ትራክተሩንና መጋዘኑን በሙሉ ተወረሰ። የወቅቱ ሀብታሞች በንዴት አንጀታቸው እያረረ ሲሞቱ እሱቴ ወይ ፍንክች ያባ ቢላዋ ልጅ አዲስ አበባ ተመልሶ ሦስት መቶ ብር ባልሞላ ደሞዝ እርዳታ ማስተባበሪያ ኮሚሽን በሹፌርነት ተቀጠረ። ከአራት ዓመት በኋላ ወደ ባሌ ክፍለ ሀገር በከባድ መኪና ለድርቅ ተጎጂዎች እህል ጭኖ ሲሄድ ሽፍቶች ሊዘርፉ አስቆሙት። ረዳቱ ጋሼ ያምልጡ ወይም እጆን ይስጡ እያለው ሲያመልጥ እሱ ግን የመንግስት ንብረት አላዘረሰም ብሎ ሲታኮስ አንዱን ጥሎ ሌሎቹ ገደሉት። አባቴ አራት ነገር ይጠላ ነበር። ፍርሃት፣ ውሸት፣ ሌብነትና ድህነት። ስለ አባቴ ይኸው ይበቃሃል። ነፍስህን ይማረው ጀግናው አባቴ። ከዚህ በፊት ያሳየኝን ፎቶ ጨምሮ ሌሎችም የድሮ የአባቱን ፎቶግራፎች ያሳየኝ። ጠይም በጣም መልከ መልካም ሲሆኑ ባለባበስም ዘናጭ ናቸው። ከፎቶግራፋቸው ይልቅ ታሪካቸውን ትንሽ ቢጨምርልኝ ደስ ይለኝ ነበር። አልፎ አልፎ አነሳልሃለሁ። አሁን ስለ እናቴ ልንገርህ አለኝ። ሁለት ዓመት አካባቢ ያለሁ ነው እናትና አባቴ የተፋቱት። ከእናቴ ጋር ሶስተኛ ክፍል እስክጨርስ አብሬ ኖሬያለሁ። ከዚያ በኋላ ሁለተኛ ደረጃ ትምህርት ቤት እስክገባ ድረስ ከአባቴ ጋር አደኩ። አባቴ ለእርሻ ስራ ክፍለ ሀገር ሲሄድ ቀሪውን የወጣትነት ጊዜን እንደገና ከእናቴ ጋር ኖርኩ። እናቴ እንደ ብዙ የኢትዮጵያ እናቶች ነች። ሆኖም ፊደል ቆጥራለች እስከ ስድስተኛ ክፍል። ይህ እንግዲህ በእሷ ዘመን ምሁር ያደርጋታል ማለት ነው። በመንግስት መስሪያ ቤት ታይፒስት ነበረች። አሁን ጸሐፊ ነው የሚባሉት። በአንድ ወቅት ወደ ደሴ ክፍለ ሀገር ተቀይራ አገር አስተዳደር ውስጥ የስራ አስኪያጅ ጸሐፊም ነበረች። ግድግዳ ላይ የተሰቀለውን ትልቅ ፎቶግራፍ በጣቱ ጠቆመኝ። እናቱ ቀይ ናቸው። ጸጉራቸውን ተተኩሰዋል። አንገቱ ክብ የሆነ ሹራብ ለብሰዋል። እርጉዝ መሆናቸው ያስታውቃል። ትንሣኤ እንዳለኝ ከሆነ ፎቶውን የተነሱት እሱን አርግዘው ነው። ታሪኩን ቀጠለ። በእኔ እይታ እናቴ ሁለት መለያዎች ነበሯት፣ ተጫዋችና ደግነት። ከልቧ ተጫዋች ነች። ካስፈለገም በሚያስቅ ሁኔታ ሰው ትተርባለች። ደግነቱ በራሷም ትቀልዳለች። ከአማርኛ በተጨማሪ ኦሮምኛ በደንብ ትናገራለች። እንዲያውም መተረስ ስትፈልግ ኦሮምኛ ይቀናታል። እስቲ በእግዚአብሔር ከዚህ በፊት ከነገርከኝ ሌላ ስለሳቸው አንድ ትዝ የሚልህን አስቂ ነገር አጫውተኝ። አንድ ጊዜ ውይይት ታክሲ ውስጥ ሆነን ከፊት ለፊታችን የተቀመጡ አንድ ጠና ያሉ ሰው አትኩረው ያዩታል። ምናልባት ድሮ የሚያውቋት መስሏቸው ይሆናል። እየደጋገሙ እንደሚያዩት እሷም አውቃለች። በመጨረሻ ሰውየውን ታይና ወደ እኔ ትዞራለች። አሁንም ሰውየውን አየት ታርጋ ወደ እኔ። ሀሳቧ ገብቶኛል። ታያቸዋለህ ሰውየውን ምን ነካቸው ለማለት ነው። አስተያየቷና ሁኔታዋ የሚያስቅ ነበር። አንድ ነገር ልትናገር እንደምትችል ጠብቄ ስለነበር ፊቴን ወደ ኋላ ዙሬ ለመሳቅ ተዘጋጀው። ድንገት ሰውየው ሳያስቡት እንተዋወቃለን አለቻቸው። ሰውየው በጣም ደንግጠው አይመስለኝም አሉ። አትኩረው ሲያዩኝ እኮ ነው። ካልተዋወቅን ታዲያ ምኑን ያዩኛል? ብላ ሽብሽብ ያለውን የጉንጯንና የአንገቷን ቆዳ እየጎተተች ይሄ ምኑ ይታያል? እንደገና እየጎተተች ይሄ ምኑ ይታያል? ከት ብዬ እየሳቁ በቃሽ እማዬ፣ በቃሽ በቃሽ ብላት ልሰማ ነው ይሄ ምኑ ይታያል እያለች ቆዳዋን ስትጎትት እንደገና ስትጎትት ስትጎትት ታክሲ ውስጥ ያለው ሰው በሳቅ አለቀ። ከቅቤ ጋር የተያያዘ የሆነ ነገር ያወራኸኝ እስቲ ድገምልኝ። እሱ እንኳ ከደግነቷ ጋር የሚያያዝ ነው። ደግነቷ ገደብ የለውም፣ እንደ ብዙ የድሮ እናቶች ማለት ነው። ከአሁን እናቶች ጋር ደግሞ እንዳታጣላኝ፣ እነሱም ደግ ናቸው። በምንም አይነት እቤት የመጣ ሰው እህል ሳይቀምስ አይወጣም። ሁለት ጊዜ የቤት ሰራተኞች ማባረሯ ትዝ ይለኛል። እሷ በሌለችበት ለመጡ እንግዶች ቡና ሳያፈሉላቸው በደረቁ ስለሸኟቸው ብቻ። ከዚህ ጋር በተያያዘ ሚሊዮንን ያጎቴ ልጅ ታውቃት የለ? እናቴ የሰራችውን ነግራኛለች። አንድ ቀን እንጀራ በሌለበት ሚሊ ድንገት እቤት መጣችባት። እናቴ የምትሆነውን አጣች። ብረት ድስቶቿን ስትከፋፍት አንዱ ውስጥ ንፍሮ አገኘች። ደረቅ ንፍሮ ብቻ መሆኑን ደግሞ አስጨነቃት መሰለኝ። ትንሽ አሰብ አደረገችና ንፍሮውን በቅቤ ለውሳ ከማንኪያ ጋር ሰጠቻት። እንጀራ ተጋግሮ እስኪደርስ ብይ፣ ይጣፍጣል እያለች አበላቻት። ንፍሮ በቅቤ ልክ ናቸው። ዋናው መጣፈጡ ነው። ታዲያስ ምግብ ምንም አይነት ቀመር የለውም። ምግብ ቤቶች ሰውን እንዴት አድርገው እንደሚጫወቱበት ይገርመኛል። ሃምበርገር ይሉና ስጋውን በስስ ሰላጣ ሸፍነው ሌላ ስም ይሰጡታል። ቃሪያ ካለበት ደግሞ ስሙ ሌላ ነው። ቲማቲሙን በቁሙ ይቆርጡና የጣሊያንኛ ስም ይሰጡታል። በጎኑ ከቆረጡት የእንግሊዝኛ ስም ይሰጡታል። ኮሚኮች ናቸው። እናቴ ድሮ ነው የነቃችው። እማዬ የታመመን ስትጠይቅ የተፈጠረችው ለዚያ ብቻ እስኪመስል ድረስ ነው። እስካሁን ይገርመኛል። ወሬኛ ሰው አትወድም። እንዲህ ሆነ እንዲያ ሆነ እያልን የሰማነውንም ያልሰማነውንም ስናወራ ሾካካ ማለት ይቀናታል። ጭናችን ስር ገብታ በቁንጥጫ ሂሳባችንን ትሰጠናለች። አቤት ቁንጥጫዋ ሲያም! ለእሷ ማሳበቅ ከክፋትም የከፋ መጥፎ ጠባይ ነው። የእናቴ የተከለከሉ ሕጎች ብዙ ነበሩ። ስስት፣ ሰው ሲበላ ማፍጠጥ፣ መቀላወጥ፣ በሁለት ጉንጭ መብላት፣ ከመጠን በላይ መጉረስ፣ ከልጆች ጋር መደባደብ፣ ለትልቅ ሰው አለመነሳት፣ በአንድ እጅ ሰው መጨበጥ፣ ጎረቤት መልእክት ሲልከን አልላክም ማለት። አቤት የሕጓ ብዛት! ነፍስሽን በገነት እናቴ ወዴ ከእንጀራ እናት ጋር ኖረሃል አይደል? ተሳሳትኩ። በነገራችን ላይ እንጀራ እናት የሚባለውን ቃል አልወደውም። የአባት ሚስቶች ክፉ ናቸው ይባላል። ለኔ ግን በፍጹም አልነበሩም። የእነሱን ክፋት የማውቀው በተረት ተረትና በልብ ወለድ መጽሐፍት ነው። እህል መበደል ብሎ ነገር የሚታሰብ አይደለም። ከልጆቻቸው ለይተው በፍጹም አያዩኝም። እንደ ማንኛውም ልጅ አጠፋለሁ፣ እንደ ልጆቻቸው ይገስጹኛል፣ ኩርኩምቢጤም ያቀምሱኛል። ለአባትህ እናገራለሁ ብለው ያስፈራሩኛል እንጂ የተለየ ነገር አርገውኝ አያውቁም። አሁንም ድረስ በጣም ቅርብ ነን፣ ይወዱኛል። እድል ይመስለኛል። ያን ያህል ጥሩ ልጅ ሆኜ አይደለም። የዋህነት፣ ጅልነት ጥፋት ከፍ ሲልም ተንኮል እንደ ብዙ ልጆች የኔም መገለጫዎች ነበሩ። የእንጀራ እናት ስም ሲነሳ የሚያንገፈግፋቸው ብዙ ሰዎች አሉ። እውነትም እድለኛ ስለሆንክ እንጂ አንተማ ልብ አውልቅ ነህ፣ አውቃለሁ። ለማንኛውም ስለ ልጅነትህ ቀጥል ስለው ከት ብሎ ሳቀና ታሪኩን ቀጠለ። ስለ ልጅነቴ የማስታውሰው የተወሰኑ ነገሮችን ነው። እንደ ማንኛውም የከተማ ልጆች ነው ያደግኩት። የተለየ አስተዳደግ የለኝም። የልጆች የሚባሉትን ዓመት በዓሎች እንደ ዘመኔ ልጆች ተደስቼባቸው ነው ያሳለፍኩት። በተለያየ ሰፈር ከተለያዩ የኔ ቢጤ ውሪዎች ጋር አጣጥሚያቸዋለሁ። ቅዱስ ዮሴፍ ቤተክርስቲያን ጀርባ ወንዝ ውስጥ ተንቦጫርቄያለሁ። እዚያው አካባቢ አጋምና ቀጋ ሆዴ እስኪቆዘር በልቻለሁ። ከሜክሲኮ ወደ አሁኑ አፍሪካ ህብረት ጽሕፈት ቤት በሚወስደው አስፋልት ላይ ቁልቁለቱን ብስክሌት ነዳ ነበር። ያውም ሁለት እግሬን መሪ ላይ ተቅዬ እርግብ በወንፊት አጥምጃ አሳድጌያለሁ። ጎፋ ሰፈር ጫካ ሄጄ የችቦ ጭራሮ ለቅሜያለሁ። ከጓደኞቼ ጋር እንጦጦ ተራራ ላይ ወጥቼ ተንሸራሽሬያለሁ። ቡሄን ከሰፈር ልጆች ጋር ጨፍሬበታለሁ። አዲስ ዓመት የእንቁጣጣሽ አበባ ሰጥቻለሁ። አበባ የምሰጠው ግን ከሰፈር ልጆች ጋር አልነበረም። ከአክስቴ ልጅ ከሰይፈ ጋር ነው። የምንሄደው በጣም ቅርብ ዘመዶቻችን ቤት ብቻ ነው። ኑሯቸው ደህና የሚባሉት ዘንድ ከሄድን ደግሞ አንድ ብር ነበር የሚሰጡን። ከብዙ ልጆች በበለጠ ገንዘብ ይኖረን ነበር። በእንቁጣጣሽ የቀድሞ የአዲስ አበባ ወህኒ ቤት ጀርባ ከአባቴ ጋር ኖሬያለሁ። እስረኞች የአትክልት መደብ ሲደለድሉ፣ ሲቆፍሩና ሲያርሙ በሽቦ አጥር ውስጥ እናያቸዋለን። አንዳንዴ እስረኞች ወደ አጥሩ ጠጋ ብለው ሲጋራ እንድንገዛላቸው ይጠይቁናል። የጥበቃ ማማ ላይ ሆነው የሚቆጣጠሩት የወህኒ ዘቦች ትኩረት ወደ ሌላ አቅጣጫ መሆኑን ሲያረጋግጡ ሕፃን ለሆነው ልጆች ሳንቲም ይወረውሩና የሚፈልጉትን ነገር እንድንገዛላቸው ይልኩናል። ኳስ እየተጫወትን ሆን ብለን ወደ አጥሩ እንጠጋለን። ከዚያም ኳሱን የምናነሳ መስለን የሽቦ አጥር ስር የገዛነውን ሲጋራ እናስቀምጥላቸዋለን። ስለ እስር ቤቱ ጥያቄ ነበረኝ፣ ግን ቀጥል እንዳላቋርጥህ። ጥያቄዎችህ ሁሉም አይረቡ ናቸው። አስተማሪ ነኝ ትላለህ፣ ግን ጥያቄ መጠየቅ አትችልም። ይልቅ መርካቶ ኳስ ሜዳ ሰፈር እያለን እንዴት እንደተጃጃል ላውራህ። እኔ እህቴ ስንዱና ወንድሜ ሰለሞን ከግቢያችን ውጭ በራፍ ላይ እየተጫወቱ ሳለ አንድ የማናውቀው ጸጉረ ለጥ ሰው መጣ። በሩጫ ለሚቀደም ልጅ ከረሜላ ሸልማለሁ አለን። ከዚያም ራቅ ያለ ግቢ እያሳየን አጥሩን ነክተን መመለስ እንዳለብን ነገረን። እንደ ወፍ በረን ተመለስ። ማን እንዳሸነፈ ትዝ አይለኝም። እኔ ግን አልነበርኩም። በተቀበልን ቃል መሰረት የከረሜላው ሽልማት ስነ ስርዓት ተፈጸመ። ትንሽ ቆይቶ ለሁለተኛ ሩጫ ለሌላ ከረሜላ ተዘጋጁ፣ ግን እንደ አበበ ቢቂላ በባዶ እግራችሁ ነው የምትሮጡት አለን። አቤት ደስታችን! አንድ ሁለት ሶስት በራርን። አጥሩን ነቅተን ዞረን ስንመለስ ሰውየው የለም። በመገረምም በመደንገጥም እቤታችን አካባቢ ፈለግነው። ሰውየውም ጫማችንም የሉም። ይሄድበታል ብለን በገመትነው አቅጣጫ ሮጥን፣ ፈለግነው፣ የለም። አቤት ፍጥነቱ! ወዴት ሄዶ ተሰወረ? አየድሮ አራዳ። በእርግጥም ጫማችን ለመሰረቅ ያጓጓል። ያን ጊዜ ውድ የሚባል የሰንደል ቆዳ ጫማ ነበር። እስካሁን ሞቶ ሲኦል ገብቶ ይሆናል። ልቤ በሳቅ ፍርስ ብዬ ከዚህ በፊት የነገረኝን የፓስቴ ቤት ታሪክ እንዲደግምልኝ ለመንኩት። አልደግምም ብሎ ችክ ቢልም እኔም ችክ አልኩ። መርካቶ አውቶቡስ ተራ አካባቢ የአባቴ ግሮሰሪ ነበር። መርካቶና አካባቢው ፓስቴ ቤት እንደ ልብ ነው። ራቅ ብለን ሄደን ወንዝ ውስጥ ተንቦጫርቀን ከመጣን ፊታችን ነጭ ይሆናል። ታዲያ ሻይ ቤት ገብተን ፓስቴ እናዛለን። ብትበላውም ባትበላውም አራት ፓስቴ ነው የሚያመጡልህ። አንድ ወይም ሁለቱን በልተን የቀረውን በእጃችን አሽተን እንመልሳለን። በዘይት በራሰው መዳፋችን ፊታችንን እናብሰዋለን። አሸቦ የመሰለው ፊታችን እያብረቀረቀ እቤት እንገባለን። አንዳንዱ ተንኮለኛ ደግሞ በፓስቴው በራሱ ፊቱን የሚፈትግ አይጠፋም። አንተ አርገህ አታውቅም? ምን ለማለት ነው? አላውቅም። እንደዚያ ባደርግማ ኖሮ ፊቴ የተጫጫረ ይሆን ነበር። የድሮ ፓስቴ እንዳሁኑ በቀላሉ የምታጨማድደው እኮ አይደለም። ዝርግ ፓስቴ ከሆነ በጥፊ ሁሉ ልትማታበት ትችላለህ። ክቡ ደግሞ ሳይፈነክት አይቀርም። ቀልድህን ተውና ወደ ቁም ነገሩ ግባ። ምን ቀልድ ነው? እውነቴን ነው። አንዳንዴ ደግሞ ተመላሽ የሚሆነውን ክብ ፓስቴ ትንሽ ቀዳዳ እንበሳና ሚጢጢ ቡጥ ከውስጡ እናወጣና እንበላለን። ያኔ ታዲያ ባለ ፓስቴዎቹ ካዩን ጉዳችን ነው የሚፈላው። ክፈል ይሉሃል። የለኝም ካልክ ኪስህን ፈትሸው ካጡ በቀበቶ ማድቤት አስገብተው ገርፈው ያባርሩሃል። አንድ ጊዜ የአባቴ ሚስት ልጅ ከኔ በእድሜ የሚበልጥ ተመሳሳይ ተንኮል አሰርቶኝ እኔ እጅ ከፍንጅ ስያዝ እሱ አመለጠ። ለሁለት ይዘው ሊጥ የሚቦካበት ቆሻሻ ማድቤት አስገብተው በሆዴ አስተኝተው በቀበቶ ገረፉኝ። የአባቴን ስም እየጠቀሱ አሁን እሳቸው አንተን ይውለዱ፣ ሁለተኛ ይለምድሃል እያሉ መቀመጫዬን አነደዱት። መሬት ላይ ስንደባለል ፊቴና መላው አካላቴ በዱቄትና በሊጥ ተጨማለቀ። አባባ በአላህ እያልኩ ስለምናቸው ቶሎ ለቀቁኝ። ከያዙት ሰዎች አንደኛው ፊቱን ታጥቦ ይሄድ ሲል፣ ሌላኛው እዚያው ቤቱ ይታጠብ ሲባባሉ ስለሰማሁ ከሻይ ቤቱ ከመውጣቴ በፊት በመደርደሪያ መስታወት ፊቴን ገልመጥ ብዬ አየሁት። ያ የልጅነት ፊቴ በሊጥና በዱቄት ተመርጎ እኔን አልመስልህ አለኝ። የሆነ ነጭ ጭራቅ ነበር የምመስለው። ነጭ ጭራቅ መቼም ይኖራል አይደል? እንጃልህ እኔ ጭራቅ አይቼ አላውቅም። ይልቅ ቀጥል። ከሻይ ቤት እንደወጣው መጀመሪያ ያገኘኋት መንገደኛ ሴት ደንግጣ በስመ አብ ወልድ እያለች መንገድ ለቃ ሸሸችኝ። ሌላ መንገደኛ አቡዙ ቢላሂ ብሎ ተፈናጠረ ሳይሆን ዘለለ ማለት ይቀላል። ሌሎች መንገደኞችም ከሰማይ የወረድ ከሊጥ የተሰራው ሕፃን መስያቸው እንዲሁ ይሸሹኝ ጀመር። እኔም ጭራሽ ግራ ተጋብቼ ወደፊት ሮጣለሁ። ሰው ይሸሸኛል፣ እኔ ሮጣለሁ፣ ሰው ይሸሸኛል። ደግነቱ ቤታችን ከሁለት መቶ ሜትር በላይ አይርቅም። ያ ተንኮለኛ በር ላይ ይጠብቀኝ ነበር። ሲያየኝ እሱም ደንግጦ ሊሮጥ ነበር። ቧንቧ ስር አድርጎ ጸጉሬን፣ ፊቴን፣ እጄንና እግሬን አጥቦ ልብስ ቀየረልኝ። ከዚያ ቀን በኋላ እርም ፓስቴ ብዬ ለብዙ ዓመት ሳልበላ ቆይቻለሁ። አሁንም ድረስ ለፓስቴ ፍቅር የለኝም። ሳቄን እንደጨረስኩ በቃ በእናትህ ብዙ አስለፈለፍከኝ ሲለኝ የዕለቱን ቃለ መጠይቅ አበቃን።
Uri barenguadeu babitau bakayiri